ሄሎ
ወይ ጤና ይስጥልኝ። ክሊኒክ ሆኖ
ዳ
ሄሎ
ወይ
አቤት አቤት፣ አይሰማም።
ማይናር
እሺ፣ ወደ ፍሊንስቶን ሆምስ ነው የደወሉት።
ናው
መረጃ ፈልገው ነው?
አው
ምን ላይ ነው መረጃ የፈለጉት?
አይ እነሱ ለመጠየቅ ፈልጌ ነው እ?
ለመጠየቅ ፈልጌ ነው እኮ ምንድን ነው የሚጠይቁት?
እ
ስለ አፓርት